እንኳን ወደ ሁድሁድ ኮርፖሬሽን የጥሪ ማዕከል በደህና መጡ። ከአገልግሎት ቡፌያችን ደንበኛ ስለሆኑ ምስጋናችን ከልብ ነው። የጥሪ ማዕከላችን ባለሙያዎች ቡድን የእርስዎን የእያንዳንዱን ጥያቄ በጥንቃቄና በብቃት ለመፍታት ሁልጊዜም ዝግጁ ናቸው። በሁድሁድ ኮርፖሬሽን ስር ካሉት ተገቢውን ንዑስ ክፍል ለመምረጥ እባክዎን የሚከተሉትን አማራጮች አንዱን ይምረጡ። ለ HudHud Express አንድን ይጫኑ። ለ CommercePal ሁለትን ይጫኑ። ለ HudHud Cloud ሶስትን ይጫኑ። ለ HudHud Delivery አራትን ይጫኑ። ለ HudHud Ground አምስትን ይጫኑ። ለ HudHud Procurement ስድስትን ይጫኑ። እናመሰግናለን።